ጤና ይስጥልን ቪዥን ኢትዮጵያ ቤተልሔም ነኝ። እባክዎን ልርዳዎት?
ትላንትና ምንደው የነበረ ጤና ይስጥል አንዱ አለም እባላለሁ። ዳኒ እባላለሁ።
እሺ
ማሽን እየሰራ አልነበረም። ከትላንት ወዲያ አጥበው ነበር ሄደው።
በዚህ ስናይፕ ተዘገቡት ደንበኛችን አዎ ትላንትና ደውዬ ነበረ። ልክ ላልፈ ብዬ ነበር አልተደ- አልተላከልኝም።
እሺ ኮዬ ግሮሰሪ ነው ታዲያ?
እ?
ኮዬ ግሮሰሪ ቀዮ ኮዬ?
ግሮሰሪ።
አዎ
እሺ ደንበኛችን ጥያቄዎት ወደሚመለከተው አካል ተላልፎልዎታል። የጥገና ክፍሎች እ፣ የወረፋ ጉዳይ ሆኖባቸው ይጠብቋቸዋል።
እሺ እናቴ፣ እሺ ደንበኛችን አመሰግናለሁ።
ተደውሎልን አመሰግናለሁ።
እኔም አመሰግናለሁ።